ዝናብ ዘነበ እናንተ ጋር?
ኧረ የለም
ጠዋት በሰላጣ የሰራሁትን ድንች አሁን ደግሞ እየተቃቀለው ቀዝቃዛውን እየበላሁ
አካሄዱ ደግ ያለሽ ባለሽ እኔ እንደዚህ ነኝ። ሙች እ?
ኑሮን ለማሸነፍ አይደል
ረከስ ረከስ ያለ ነገር እበላለሁ።
ብይ ጥሩ ነው።
ማንም ደውልሽ ደግሞ አሁን ደማ መጣን አለቃችን ሊሉ አለቃ የመጣው ሊሉ ዘጠኝ ሰዓት ነው የሚገባ አይደል? የታደለ ነው እሱ። ሙች እሱን ይሻላል። ሙች እግዚአብሔርን ናቸው የደወሉት። አሁን አቤት።
ቻው፣ እደውልልሻለሁ በኋላ እሺ እሺ ኤርፕሬሽንን የለም ስራ የለም